ጤና ይስጥልን ዋሽንግተን የህክምና ማዕከል።
MRI with contrast አሰሩ ተብለን ነበረ። እዚህ medical ኤ ቁጥር ሶስት
ኤምአርአይ
ዊዝ ኮንትራስት እሺ፣ የምን ኤምአርአይ ነው?
ብሬን
እሺ፣ ብሬን ኤምአርአይ ዊዝ ኮንትራስት
አ፣
ስምንት ሺህ ስድስት መቶ ነው።
እሺ።
ምን አምቡላንስ ትፈልጋላችሁ ወይስ?
አዎ መንቀሳቀስ ብዙ አይችልም ያስቸግራል።
ስለዚህ አምቡላንስ እንላካለን።
አ፣ እሺ፣ በዚህ ስልክ ይደውልላችሁ።
እሺ፣ እሺ፣ ሌላ ስልክ ይደውልላችሁ። አልጠብቁ።
እሺ።
እሺ፣ እሺ። ከየት ነው ያልሽኝ? የ ማይ ይቅርታ
medical ኤ ቁጥር ሶስት እሺ፣ እሺ።
እሺ።